hello ሰላም ጤና ይስጥልኝ። ቤት ቤት ከዳን እባክዎ ልርዳው?
እንዴት በል ሰላም ነው?
አለሁ እግዚአብሔር ይመስገን።
ትላንትና ሁለት ሺህ ብር cash out አድርጌ አልገባልኝም።
ይሄ ነው የቤት ቤት ቁጥር?
አይደለም እሺ ንገረኝ።
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት እሺ ሰላሳ ሶስት ሰላሳ ሶስት ዜሮ ስድስት ሰማንያ ስድስት ዜሮ ስድስት ሰማንያ ስድስት አዎ
ዜሮ ዘጠኝ ዘጠና ሁለት ነው አይደል ያልከኝ?
አዎ
ዜሮ ዘጠኝ ዘጠና ሁለት ሀያ ሶስት ሰላሳ ሶስት ይቅርታ ዘጠና ሁለት ሰላሳ ሶስት ዜሮ አንድ ሰማንያ ስድስት ዜሮ ስድስት ሰማንያ ስድስት
እሺ ሁለት ሺህ ብር ነው አይደል?
አዎ
እሺ ወደ ተመሳሳይ ቴሌ ብር ቁጥር ዘጠና ሁለት ሰላሳ ሶስት ዜሮ ስድስት ሰማንያ ስድስት አዎ
እሺ ከ account ወጪ ተደርጎ ገብቶልሃል። እሺ ወደ ቤ- ወደ ቴሌ ብር ቁጥር thank thank እሺ እናመሰግናለን። መልካም ቀን።
thank እሺ፣ thank you።